እሺ ሰላም ናችሁ? አሁን ደውዬ ነበርና በመሀል ተቋረጠ። የሆነ ቁጥር እየሰጠችኝ እንትን ቁጥሩ መጨረሻውን አልነገርሽኝም። አንቺ ነበርሽ?
እሺ አዎ። ስንት ስንት ነገርከው?
ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሰባ አምስት
ሰባ አምስት የሆነ ቁጥር ይሄ ቁጥር ግን የሚሰራው አይደለም። የሆነ ብዙ ችግር ጊዜ የለውም።
እየሞከርኩት ነበር፣ በቴ- አይሰራም።
በቴሌግራም ላኩልን፣ ችግር የለውም።
በቴሌግራም ሰው ዝም ብዬ ግን ልላከው።
በቴሌግራም በዚህ link ኡን ላኩልን።
በቃ በዚሁ ልላከው ዝም ብዬ አዎ። ከዛ የእርስዎን ስም፣ ስልክ ቁጥር እሺ። እሺ እና የዛኛውን የቲክቶክ አድራሻቸውን
አዎ የእነሱ የያዩበት አለ አይደለ?
አዎ ይላኩልን። አዎ።
እሺ እሺ እሺ